ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ጉዳዩን ነው?
ጉዳዩን ነው። ቢኒያም እባላለሁ። ምን ልርዳዎት?
አይ፣ ስራ ለመቀጠር ፈልጌ ነበር እና የስራ ሰዓታት በስንት ሰዓት መጥቼ ልነግራችሁ?
እሺ ሙሉ ስሞትን ይንገሩኝ።
አስቴር ቦቾ።
አስቴር ቦቾ። እሺ አስቴር የሚጠቀሙት ስልክ ይሄንን ነው?
ምን አልከኝ አባ?
ይሄ ነው የሚጠቀሙት?
አዋ ስልክ ቁጥሩ እሱ ነው።
ሀያ ስልሳ አራት አ አስራ አዎ፣ ሰባት ስልሳ ስድስት አዎ።
እሺ እድሜው ስንት ነው?
ሰላሳ ስምንት
ሰላሳ ስምንት
ስምንት አስቴር እ፣ ኔትወርኩ እየተቆራረጠ ስለሆነ ልደውልዎት እኔም መልሼ እሺ።
እሺ